ጤና ይስጥልኝ ቢጃ ኢትዮጵያ ሮዳስ ነኝ። ባኮ ምን ልርዳት?
እሺ እንትን ነበረ ቅሬታ ለማቅረብ ነው።
እሺ ምን ነበር?
እ ምን ነበር መሰለህ እኔ ጣፎ መስመር እ ግሮሰሪ ነበረኝ
እሺ እና እዛ መስመር ትቼ ወደ ሰሚት መስመር ቀይሬያለሁ እና አላዟዟርኩም። ሌላ ፈቃድ ነው እየሰራሁ ያለው። በበፊቱ ፈቃዴ ግን ድራፍት እየወረደበት ነው። እ መስመርተኛው ወሰን ይባላል። ጣፎ ኮንዶሚኒየም
እሺ የዛም ቢጃ አይዲ ዘግቼዋለሁ። አዎ የደንበኛ ቁጥር አለኝ አዎ እሺ አስራ አምስት ሶስት ሀያ ሶስት አስራ አምስት ሶስት ሀያ ሶስት
ሶስት ሀያ ሶስት አዎ እሺ አንድ እና ይ- እሺ ይልኝ ቼካል
አዎ ቋቁሜዋለሁ ከተውኩት ቆየሁኝ፣ ግን ለምን እንዳወረዱበት አልገባኝም።
እሺ ደንበኛች እሺ
Dani, Dani, that's the one.